ሄሎ ሰላም ጤና ይስጥልኝ።
ሄሎ ሄሎ ሄሎ
ሄሎ ሰላም ጤና ይስጥልኝ።
ጤና ይስጥልኝ እናቴ። እሺ ትላንትና አሁን ደውዬልሽ ነበር። deliver የሆነ የተ- ተመላሽ የሆነ እቃ ነበረ።
እሺ ስልክ ተቋረጠ።
አዎ ስልክ ተቋረጠ እና እሺ ቁጥር ይንገሩኝ ብዬሽ ነበረ።
ሰላሳ አርባ ሁለት ሀያ ስምንት አርባ ሁለት
ሰላሳ አርባ ሁለት
እሺ ሀያ ስምንት አርባ ሁለት
ምንድን ነበር የተመለሰቦት?
አይ ሙሉ delivered አልሆነም። twenty four hours ነው እንዴ delivery ዎቹ?
okay በአምስት የትላንት አዎ ነበረ። okay ይቅርታው ትናንት አጋጣሚ መኪና ተበላሽቶ ነው ያልመጣሉት ወጥቶ ነበረ። ለነገ ላስገባሉት፣ ነገ መረከብ ይችላሉ?
ዛሬ አይቻልም እንዴ?
አዎ ዛሬ አይወጣም። ትላንት complain መግባት ነበረበት።
እም። ትላንት complain መግባት ነበረበት።
አዎ።
ጥሪ ማዕከላቸው ይሄ ብቻ ነው እንዴ?
አዎ ለጊዜ ይሄ ብቻ ነው ያለነው።
አዎ፣ ስልክ ስንደውል አታነሱ።
okay ይቅርታ በጣም delivery ዎቹ late ነው።
አዎ አጋጣሚ ያው መ- driver መኪና ችግር ሲያጋጥም ነው እንጂ ቶሎ ነው የሚደርሰው። ዛሬ ከታዘዘ ነገ ይደርሳል።
okay፣ እሺ። እኛ office ስለሆነ ነገ ስንት ሰዓት ነው የምታመጡልን? ወደ የት ጠዋት?
ነበረ እንትኑ location ኑ?
አዳይ አበባ እዛ ላይ እንትን ነው የሚለው አዳይ አበባ።
አደይ አበባ። እሺ ለነገ እሺ በጠዋቱ እንዲገባላቸው አሳውቅላችኋለሁ። ይመጣል።
okay፣ ነገ በጠዋት አደራ። office ስለሆነ እንወጣለን። እስከ ከሰዓት ብቻ ስለምንሰራ አዎ እሺ።
ነገ እስከ maybe እስከ አራት እስከ አራት ሰዓት ቢደርስልን ደስ ይለናል።
አዎ ትላንት ግን ወጥተው ነበረ ወይ?
of course አንተ- ወጥተው ነበር፣ ግን after እሺ፣ twenty እንደዛ ነው እኛ የሚሆነው።
እኛ ካዘዝነው twenty four hours ራሱ ግ- ዘግይተው ነው የመጡት።
እሺ ነገ ጠዋት ይደውሉልን እና የ driver ቁጥርም እንሰጡታለን ቶሎ እንዲደርስሎት። እዛም ይደውሉ። እሺ እናመሰግናለን። እሺ።